ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን
ቻትኪ ቤት ነው?
እ
ቻትኪ ቤት ነው?
ቻትኪ ያው
አዎ።
አዎ እሺ ምን ልርዳው
የቶስ መቶ ቦታዎችን ምትልደው አድርገው እም።
ሌላ ቦታም አይገቡም። ይሄ በቃ በዚህ ቦታ ማለት ነው።
በደወሉበት ስልክ ነው ወጪው ነው
አዎ ይሄ አዎ እስኪ ይንገሩኝ ይቅርታ
ዜሮ ዘጠኝ
እሺ አስራ አምስት አስራ አምስት እሺ ዜሮ ዜሮ እሺ
ሀያ ስምንት እሺ
ሰባ ሰባት
እሺ በፎቸር ላይ እዚህ ማለት በቃ ነው።
ኮንፈርም አደርግሎታለሁ። እሺ ይገባል። ኮንፈርሜሽን ስለሚጠይቅ ነው።
እሺ እሺ፣ አሁን አመሰግናለሁ።
እሺ እኛም አቤት እናመሰግናለን።
እናንተ አትታስኪ ቤት ይቻላል።
እ
እናንተ ይባልባል ሌሎች
ምን አለኝ?
ቻትኪ ቤት አሪፍ ነው።
አዎ አሪፍ ነው።
አዎ ነው።
ደንበኞች ስልን ባስተናግዱ ተመችቶታል?
አዎ ተመልሰው ጥሩ ነው። እናንተ እሺ እናመሰግናለን።
እሺ እሺ